ሄሎ ሄሎ ጤና ይስጥልኝ።
ዋሽ ህክምና ቆርጦብኝ ነው እስከ ጭንቅላት አሁን ጠይቄሻለሁ።
ሁለት ሺህ ሰባት መቶ ብር
ስንት ሰዓት ይደርሳል?
ሪ- ሲዲዮ በደ ሲዲዮ በሰከንዶች ይደርሳል። ችግር እናንተ ተነሳችሁ በጻችሁ ይደርሳል።
እ?
በሲዲ ውጤት ፈልጋችሁ ነው አይደለ?
አዎ በሲዲ ነው አይደል ዶክተር?
ወዲያውኑ ወዲያውኑ በሲዲ ነው?
ይደርሳችኋል።
በሲዲ ነው። Hello አቤት This one? Uh, brain CT without contrast.
እኮ አወራን እኮ ከእሷ ጋር ተስማምተናል።
እሺ አይ ስትሰጠኝ ነው ስልኩን። እሺ አይደለም ውጤቱ በሲዲ ይደር- በሲዲ ነው የፈለግሽው ይደርስልሻል።
በሲዲ ነው ወዲያውኑ።
ስማ ወ- የሚነበበው ስለ ስንት ሰዓት ውስጥ ነው?
የሚነበበው እንዳለው patient ነው። patient እንዳለ ነው። በአንድ ቀን ዛሬ ነው የሚደርስላችሁ፣ ግን ከእና- ከእናንተ የተነሱ ሰዎች ፊትም ሆነ በ- የማድረግ ከነሱ በኋላ
እኮ ኤክስሬ እንትን በቴሌግራም ከስንት ሰዓት በኋላ ነው የሚላከው ነው የምልህ።
እኔ እያልኩሽ ያለሁት ለምሳሌ አስር patient ከእናንተ ውስጥ መቶ ተነስቶ ከሆነ reading የሚፈልግ ከሆነ ግማሽ ተነቦላቸው ከሆነ ተነቦ ልክ እንዳለቀ እነሱ ደግሞ ይነበባል በየ- በወረፋ ማለት ነው። በመጡበት ሰዓት ከ- ከነሱት በነበረው patient ማለት ነው።
እኮ አሁን ዛሬ ሳይ- ሳያድር ይደርሳል አይደል? ላይ ባለፈው ከአራት ሰዓት በኋላ ምናምን ብለው estimate አድርገው ነግረውን ነበር።
የነገ- እርግጠኛ ነኝ የነገሯችሁ የ MRI ክፍል ያሉትን patient list አይተው ነው። እኔ ደግሞ እሱ list out ማየት- ማየ- ማየት አልችልም፣ እሱ system ስለሌለኝ። ግን አስር patient ካለ ከአስር patient በኋላ ይደርስላችኋል።
እሺ በቃ ለ- ይምጠር በቃ አምቡላንስ እዚህ እንትን ሚኒሊክ ነው emergency መልካም እሺ፣ እ?
አስተላልፋለሁ ለአምቡላንስ ለሚመለከተው ክፍል።
አዎ እሺ እሺ፣ አሁን ይመጣሉ አይደል?
አስተላልፋለሁ። አዎ ይመጣሉ።
እሺ መዝግበሻዋል? መዝግበ